hello ይሰማዋል?
አሁን ይሰማል።
እሺ ዛሬ ነበረ
ይኸውልሽ ብሩም ማለት ነው መጀመሪያ አውጥቶበት ነበር። ከዛ ውስጥ ድሮ ካረገ በኋላ ለመጫወት ድጋሚ ያስገባ ማለት ነው።
እሺ ድጋሚ ሲያስገባ ወደ ድርጅቱ አልገባም። አሪፍና ቴሌብር መሀል ነው ቀራው ድርጅቱ ማለት ነው።
ደንበኛችን ዛሬ ነው ያስተላለፉት።
አዎ ዛሬ ዛሬ አስር ሰዓት አካባቢ ማለት ነው።
በዚህ ስልክ ቁጥር ነው ቴሌብር የሚጠቀሙት?
ቁጥሩ አዎ በራሱ ነው። አዎ ስሙን ይነግሩኛል?
ዮሴፍ ወንድሙ
እሺ ደንበኛችን አሁን ወደምነግረው ስልክ ቁጥር screenshot ይልኩልናል ቴሌግራም ላይ ምን check ቴሌግራም ላይ ማሊክንለት ነበረ።
ልከዋል።
አዎ ልክለት ነበር ለሱ ማለት ነው። ጻፍኩለትና ላኩለት።
እኔ በምነግረው ስልክ ቁጥር ደንበኛችን
እሺ ንገረኝ። እሺ ቁጥሩ ዜሮ ዘጠኝ ዘጠና ሁለት
ቆይ ቆይ ቅርታ ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት
አስራ ሶስት
ደንበኛችን የላኩት በዚህ ስልክ ቁጥር
hello ደንበኛችን ይሰማዎታል?
እ
ይቅርታ ይሰማል።
አቋረጥኩት። በዚህ ስልክ ቁጥር ልከው ነበረ
ልኬ ነበር እኮ አዎ፣ በዚህ ቴሌግራም ቁጥር ላይ?
ማለት ነው ራሱ
እኛ ጋር አስተካክለውልታለን። አልተስተካከለለትም። በእኛ እኮ በኩል አልተቀለም የ- ወይ ወደ ቴሌብር አልተመለሰም ወይ ደግሞ ወደ account ኣቸው አልገባም ማለት ነው። ወደ game ኡ
እሺ፣ አንዴ ደንበኛቸው መስመር ላይ ጠብቁን። ደንበኛቸው መስመር ላይ ነው ያሉት።
አ ስላስቆየን ይቅርታ እንጠይቃለን። በእኛ በኩል ተስተካክሏል። ካልገባ ወደ ቴሌብር ካልገባሉት እም፣
እንትኖችን ማናገር betting ቤቶችን ማናገር ትችላላችሁ።
okay አሁን ወደ ቴሌብር ነው እንጂ እናንተ ጋር ችግር የለባቸው።
እኛ ጋር ችግር የለውም።
እሺ፣ thank you አመስግናለሁ።
አመሰግናለሁ። መልካም አዳር።
ቴሌብር አሁን